hello ጤና ይስጥልን። ዶንኪ ቲዩብ ምን ልርዳዎት?
ጤና ይስጥልኝ።
አብሮ ይስጥልን።
የወጌሻ የ online class ኡ ተማሪ ነበርኩኝ እና ዛሬ ይጀምራል አይደል? ሶስት ሰዓት ላይ አዎ ዛሬ ሶስት ሰዓት ላይ ይጀምራል።
አዎ፣ ሶስት ሰዓት ላይ መማር ማንችልስ ሌላ እንትን አማራጮች አሉ ማለት እ፣ ቪዲዮ አማራጮች ማግኘት?
አሉ። እ፣ ቪዲዮ በ24 ሰዓት ይቆያል።
okay፣ ስለዚህ በዛ ሰዓት አግኝተው ማውራት እንትን ማለት ይችላሉ።
ከሶስት ሰዓት እስከ ሶስት ሰዓት ድረስ ማለት ነው።
አ
እህም፣ ከዛም በኋላ አሳማኝ ምክንያት ካለው ድጋሚ ይደወልሎታል፣ እ፣ ይላክልዎታል ቪዲዮ።
አሃ፣ እሺ፣ እሺ፣ ስለደወሉ እናመሰግናለን። መልካም ሌሊት።
ዛሬ ሶስት ሰዓት ይጀምራል። አዎ።